እኔንጃ ይሰራል እኔ አሁን ሁለት ሰው ጋር ደውዬበታለሁ ይመስለኛል እያወሩበት ምናምን ከሆነ አያሳ- አያስታውቅም
ሄሎ ሄሎ ጤና ይስጥልኝ
ሄሎ።
ሄሎ ገነት ከችፕችፕ ነው የደወልኩት እሺ ሀ product ተቀብለዋል አይደል አሁን
አዎ Okay ምንድን ነበር የተቀበሉት product
ቲማቲም ነው ግን ኮድ አልገባልኝም። እዛ ጋር ቆሜያለሁ።
Okay code ኡን አጡት እዛ ላይ የለም አዎ የለም።
Okay እሺ እኔ ልንገሩትና ፋ- ይነግሩታል ፋ-
እሺ ለ driver ኡ ይንገሩት እሺ
እሺ ሰባት አርባ ሁለት ነው ለ driver ኡ ይንገሩት
ስልሳ አራት ሰባ አራት አርባ ሁለት ሰባ አራት አርባ ሁለት ነገ አዎ ይስጡት ለ driver ኡ እሺ እሺ እሺ መልካም ሰባ አራት ስልሳ ስንት ነው? ይቅርታ ሰባ አራት አርባ ሁለት
አርባ ሁለት እሺ እሺ እሺ እሺ መልካም ቀን ቻው